አቤት ሄሎ ሄሎ እሺ የት- የት ድርጅት ነበር ያልሽኝ?
Pave Logistics ነው የሚለው። ሄሎ አይሰማም?
ይሰማል። አይ እ፣ ለምን position ነበር ያልሽኝ?
customer service ነበረ?
service training ነው መሰለኝ። customer service train ነው የሚለው።
OK እሺ። እስቲ የ- የተደወለልሽን ስልክ ቁጥር ትነግሪኝ?
እ፣ ይኸው ነው መሰለኝ I think
በዚህ እሺ፣ ነበር ቀን።
check አድርጊውና
right ነው ይሄው ነው።
እኮ ንገሪኝ። አይ ስልክ ቁጥሩን ንገሪኝ። እሺ፣ check እንዳደረገው እሺ ሀያ አምስት አስራ አንድ ዜሮ ዘጠኝ
እሺ ዜ- OK ሀያ አምስት አስራ አንድ ብሎ ነው የሚጀምረው።
OK እሺ። ሀያ አምስት አስራ አንድ አስራ አንድ እንደገና
አስራ አንድ አስራ ሶስት አስራ ሶስት ስልሳ ስልሳ ስምንት ስልሳ ስልሳ ስምንት እሺ፣ አዎ
እሺ፣ በዚህ check ቁጥር አድ- ነበር ሲደወለኝ።
እሺ check አድርገን እንደውልሻለን። እሺ እሺ አመሰግናለሁ።